Yes, we are invoicing of all of those.
Hello? ሰላም ነው?
Hello?
ስሙ
እሱ ድምፅ እየተሰማን አይደለም። እኔ የሰማው ጋር
አሁን ደውዬ ነበር ቅድም።
እሺ
ቀኑን ሙሉ እየደወልኩ ነው ማለት ይቻላል። ምንም መፍትሄ የለውም።
እሺ፣ ደንበኛችን በዚህ ቁጥር ነበር አይደል ያስመዘገቡት?
አዎ
እሺ አሁን እዚህ ጋር እንደሚያሳየኝ ለባለሙያዎቹ ተላልፎ ነው ያለው። እስካሁን የሰጡት አዲስ መልስ የለም።
ቅድም እንደዛ ነው ያልሽ። በምደውልበት ሰዓት ሁላ እንደዛ ነው ያልሽ።
አዎ የ- የ- ባለሙያዎቹ የእናንተው ከሆኑ ለምንድን ነው የማታስተካክሉልኝ?
እኛ የሰጡትን አስተያየት ጨምረን አስተላልፈናል ለባለሙያዎቹ። ባለው ወረፋ መሰረት እያስተዳደሩ ስለሆነ ነው። ተስተካክሎ ካለቀልን እናሳውቅታለን።
እባክሽን የኔ እህት፣ እሺ ተባበሩ። አሁን ይግባልኝ please please፣ በቃ ልለምንሽ እና በቃ ልለምንሽ በቃ
አይ ስራዬ ነው ደንበኛችን፣ እኛ አስተላልፈንልዎታል። እንደነገርኩህ
እናንተ ካስተላለፋችሁ የምሰራው እኮ withdraw ሳይሆን deposit ያረኩበት የ game እንትን ሳይሆን ማለት ነው የእናንተ agent ነው። እናንተ ግን ብትተባበሩኝ ምን አለበት?
ደንበኛችን ደንበኛችሁን እየተባበርንዎት እያስተላልፈል- እያስተላለፍንልዎት ነው። ተደጋጋሚ የደወሉትንም ጭምር አሳውቀንልዎታል።
አዎ ብዙ ጊዜ ደውያለሁ።
ልክ ነው። እዚህ ጋር ያንን ያሳየኛል። በተጨማሪም የሰጡትንም አስተያየት ጭምር አድርገን ነው ያስተላለፍነው። ስለዚህ እስኪ ሲስተካከል ጊዜ ስለሚወስድ ታገሱንና በተስተካከለ ሰዓት እናሳውቅዎታለን።
ተባበሩኝ እስኪ please።
እሺ፣ ደንበኛችን መልካም ምሽት ይሁንልዎት።
እባክህ አሁን ተባበሪልኝ በቃ አሁን አሁን እንትን እንዲያደርጉልኝ በቃ
እሺ፣ በእኛ በኩል ለቅመን መደወሉትንም ጭምር አድርገን እናስተላልፋለን።
እሺ እሺ መልካም ምሽት